የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ባለማረግ ተሰኘው በትከሻ አርፌ ማይበልና ሞገዱን በምረት ቀዝፌ አንተን ከፍታዬ የሞት ክልኝ ጌታዬ ትምክትና ጉልበቴን ኢየሱስ መድኃኒቴ የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ በለምለም አሳደርከኝ በረፍቱ አመራኸኝ በገናዬን ሳነሳ በመንፈስ ቃኘኸኝ የልጅነት ጽናቴ የእረኝነት ብርታቴ አሸበሸበ ክንዴ ላከበረኝ ለውዴ የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ በዮርዳኖስ ፊት ቆሜ እጆቼን አነሳለሁ ባህሩን በበትሬ በስምህ እከፍላለሁ ይኸው ጥልቁን አልፌ ከሞት መዳፍ ተርፌ በርስቴ ላይ ቆሜያለሁ ያፌን ፍሬ ሰዋለሁ የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ምልክት በፊቴ እንዳይጠፋ ተሳለ ፍቅርና መስቀል በልቤ ተተከለ አይኖችን ባን ቢዘሩ ተደፍቼ ከበሩ ሌላ አይደለም ምክንያቴ ተገሎልኝ ነው ሞቴ የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ የክብር ጸዳል ፊቴ መላ ስላሳረፍከኝ ባንተ ጥላ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ ጌታ ፍቅርህን ተመልክቻለሁ እስከ ዘላለም አመልክሃለሁ አመልክሃለሁ